ጥማቴ ሞልቶ እስከሚፈስ ባረከው ወዳዬን ቤቴን ባረከው ውስጤን የልብ ጥማቴን ሞልቶ እስከሚፈስ ባረከው ወዳዬን ቤቴን ባረከው ወዳዬን ቤቴን ባረከው ወዳዬን ቤቴን ሞላኸው ወዳዬን ቤቴን ሞላኸው ወዳዬን ቤቴን በእውነት አየሁኝ ካንተ በላይ ፍቅር እንደሌለ በእርግጥም አየሁኝ ካንተ ውጪ ሕይወት እንደሌለ ፍቅር አንተ ብቻ ነህ ፍቅር አንተ ብቻ ነህ ሕይወት አንተ ብቻ ነህ ሕይወት አንተ ብቻ ነህ ሰላም አንተ ብቻ ነህ ሰላም አንተ ብቻ ነህ እረፍት አንተ ብቻ ነህ እረፍት አንተ ብቻ ነህ አላየሁም አልሰማሁም አንተን ፈልጎ ያጣህ የለም አላየሁም አልሰማሁም ከልብ ፈልጎ ያጣህ የለም እኔ ምስክር ነኝ ጌታዬ ፈልጌ አግኝቼህ በህልውና አጥለቅልቀህ ሕይወት የለወት እኔ ምስክር ነኝ ከልቤ ፈልጌ አግኝቼህ በህልውና አጥለቅልቀህ ሕይወት የለወት አምላኬ ሕይወት የለወት አምላኬ ሕይወት የለወት ጌታዬ ሕይወት የለወት ጌታዬ ሕይወት የለወት